ዛሬም ይደገማል፣ ነገም ይቀጥላል። ቀና በል ወንድሜ ህይወት ይቀጥላል፣ ህይወት ይቀጥላል፣ ጥላል ዘመን አልፎ ዘመን እስኪታደስ ቀኑ ቢመስልም የማይደርስ ህዝቤ ባህሉንም ሲረሳ ሳነሳ ብዕሬንም ላወሳ ባይመታልኝም ቤት ዊት ፔን አዳምኔት ዩ ካን ብሊቭ ዋን ሄት ብሏችሁ ነበረ ይሰማኛል ልጆት ጦት ዳግም መጥቻለሁ ለመፍጠር ልዩነት የለም እኩልነት ልጁ ብቻ አይደለም የሚያደምጠኝ ከቤት አያቱም አባቱም ውስጥ ፔን አዳምኔት ዩ ካን ብሊቭ ትምሻሉ ኤሌቬት አምናዘ ዋን ሄት ዘመን አልፎ ዘመን እስኪታደስ ቀኑ ቢመስልም የማይደርስ ህዝቤ ባህሉንም ሲረሳ ሳነሳ ይሳካል ይሳካል ሲወድቅ የሚነሳ ይሳካል ይሳካል ይሳካል ይሳካል ሲጨለመ የሚነጋ ይሳካል ይሳካል ይሳካል ይሳካል ሲወድቅ የሚነሳ ይሳካል ይሳካል ይሳካል ይሳካል ይሳካል ይሳካል
ቢጉትቴ ሊጥል ሊዳቆም ቢፈታተኔ እንዳግመኝ እንዴት አቆማለሁ? አሸነፋለሁ ባለኝ አቅም ሙሉ ጀምሬያለሁ። ጨዋታውን ትቼዋለሁ። አሸነፍክም ተሸነፍክም እነሱ የሚሉት አያቱም በወሬ ላይ እንጂ ተግባር ላይ የሉበትም። ነገር ግን እነሱ ያሉበት ሁኔታ ዞር ብለህ ብታየው የእነሱን ገጽታ ላሉበት ሁኔታ መልስ እንኳን የላቸው ዋራይፒ ጸጥታ መስከረም 24 ሌሊት 6 ሰዓት 1997 ቀን እኮ ናት ንጉሥ የተፈጠረባት ማመኔ ካስከፋችሁ እንደሆንኩኝ ንጉሥ በንዴት ጥላቻ